ሄሎ ጤና ይስጥልን ዋሽንግተን የህክምና ማዕከል አብዶ ይስጥልን።
አቤት ሄሎ አቤት አምቡላንስ አምቡላንስ ፈልጌ ነው።
የት ከ- ለየት ነው ከየት ነው ጋርመንት ሳፈራ ከ- ጋርመንት?
ከዘውዲቱ ነው አ ከዘውዲ- ከዘውዲቱ ነው አ ምኑ ይሄ
እ ዋሽንግተን የህክምና ማዕከል ነው
ነው ገብቶኛል። አይ ለዘውዲቱ ማድረስ አይችልም።
ይችላል
okay እሺ ቆይ ይደውላል አንዴ ልደው እ?
እሺ ልደውልልሽ፣ እሺ መልሼ ልደውልልሽ።
እሺ